hello ጤና ይስጥልኝ። ከየካ ሆስፒታል ነበረ። ቶሎ የምትመጡ ከሆነ ማለት ነው እንካ ንገራት።
hello hello፣ እየሰማሁኝ ነው።
እንዴት ነሽ? non contrast brain CT ነበረን።
እሺ
አሁን ይመጡልናል ቶሎ።
እ፣ እርግጠኛ አይደለሁም። የወጣ አምቡላንስ ነርስ ካለ እሱን confirm አድርጌ መልሼ ልደውልላችሁ።
እሺ መልካም። ስንት ነው ብሩ?
brain ነው አይደል ያልከኝ? without contrast አምስት ሺ ሶስት መቶ ብር እ እ
አምስት ሺ ሶስት መቶ ብር አምስት ሺህ ሦስት መቶ አምስት ሺ ሶስት መቶ brain CT
ሁለት ሺ አምስት መቶ MRI ያልከኝ መስሎኝ ይቅርታ፣ ሁለት ሺ አምስት መቶ እሺ፣ ሁለት ሺህ አምስት መቶ አንቺ እዚያው ልወድቅ ነበር እኮ አስደነገጥሽ።
አረ እንዳትወድቅ እንዳትወድቅ፣ አይዞን አይዞን አይዞን። እ ብር እኮ ነው።
እሺ ደውዪልኝ። እሺ እሺ ደውዬ ላሳውቃችሁ። እሺ እሺ